ስልሳ አምስት ሰላሳ አራት
ስልሳ አምስት ሰላሳ አራት አሳውቄ ነበረ እኮ ማምሸት ነገረኝ።
አልታዘዘም ብለህ
አዎ ቼክ እየተደረገ ነው። እሺ አሁንም አልታዘዘም ነው እያሉ ያሉት። አ
አልታዘዘም። አሁንም ታዘዘ ጃምቦ ጃምቦ ምን አሉ?
እ እ ኦርደሩን ይዘሻል? ሰላሳ አራት ታዛል በቃ አቶ ታዟል አሉ ሰዓቱን አስተባበሉ።
ስጨርስ ደውል።
እሺ